Hello ጤና ይስጥልኝ።
አሰናት ህክምና ምን ነበር?
ከ ArifPay ነበር የምደውለው።
ምን አሉኝ?
ከ ArifPay ነበር የምደውለው።
እሺ።
ሳምራዊት እባላለሁ እሺ እና ላለፉት ተከታታይ ቀናት POS ማሽናችሁን እየተጠቀማችሁ አይደለም። ያጋጠማችሁ ችግር ካለ ለ- ለማወቅ ነበር።
አይ እስካሁን ምንም ያጋጠመኝ ችግር የለም።
POS ማሽኑ በ- በአግባቡ አገልግሎት እየሰጠ ነው?
አዎ
እሺ ደንበኛችን የእርስዎን ስም ማን ልበል?
ሙሽና
እሺ ደንበኛችን የሚያጋጥማችሁ ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውላችሁ ማመልከት ትችላላችሁ።
እሺ እሺ እሺ መልካም ቀን።
እሺ ሰላም ነው አሉ